Hello ጤና ይስጥልኝ። ሰላም እንዴት ናችሁ? ሰላምማ ስራ ነበረ ስራ ፈልጌ ነበረ።
እሺ ማን ልበል ስሞት?
የኋላሸት ወልደ ሰንበት
ለእርሶ ነው ወይስ ለሌላ ሰው ነው የሚያስመዘግበው?
አይ የ brother ኤ ነው brother ኤ ነው።
እሺ የኋላሸት የኋላሸት ወልደ ሰንበት
እሺ እድሜ
እድሜ አርባ አምስት
እሺ ስልክ ቁጥር ስልክ ቁጥር ዜሮ ዘጠኝ ሰባ ሰባ ዘጠኝ እሺ እሺ ዜሮ ሁለት
እሺ ዜሮ ዜሮ ሁለት አስራ ዘጠኝ ሰባ ስድስት አስራ ዘጠኝ ሰባ ስድስት መጨረሻ ሰባ ስድስት እሺ የመኖሪያ እርሻ የመኖሪያ ሽሮ ሜዳ
እሺ መስራት የሚችለውን ስራዎች ይንገሩኝ።
እሺ ጥበቃ ማለት እሺ እንትን አለ የውድርና እንትን ያለት አለ ወረቀለት
እ በቃ ተፈሩ።
እ
በ- ሄሎ አዎ የጥበቃ እንዳልቸው በጣም በቃ ናቸው።
ምን አለ?
ስንት አመት ልምድ አላቸው?
እ?